hello
አቤት ሰላም ጤና
እምቢ አለኝ። እምቢ ብሎኝ ቅድም ያልኩት
ምን ምን ሆኖበት ነው?
እ?
ምን ሆኖበት ነው? ቅድም ምን አለ? ደውሎ ነበር?
አዎ ደውዬ ነበር፣ ግን ደግሞ ይቅርታ balance ጨርሰው ነው ዘጋብኝ።
ምን አሉኝ?
እ፣ ኮከብ ዘጠኝ ዘጠና ስድስት አይደል ያልሽኝ?
ኮከብ ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት አዎ። እሺ እሺ እሺ